ሄሎ
አሎ ጤና ይስጥልኝ።
አብሮሽ ጠን
እም፣ አሊባባ ነው።
አዎ ነው።
እሺ፣ የሆነች ባና ይቼ ነበር ኦንላይን ላይ የቆየች ነው። እንዴት ነው?
ምን ነበር? ምን አይነት ነው?
ሁለት ሺህ ሰባት ሲልቨር የሚል
ሲልቨር ሲልቨር ሁለት ሰባት አይ የቆየ ነው መሰለኝ፣ ግን ቫን እንትን አለኝ እ ሁለት ሺህ ሁለት አለኝ ዲፎርዲ
ና ናይ ከሁለት ሺህ ሰባት በላይ ስንት ይባላል? እሺ ዲፎርዲ
ሁለት አምስት
ሁለት ከአምስት አ ያ ነበር አሪፍ ባንክ አታች ያለው ቆንጆ ነበረ። እንደዚህ ነው አይ፣ ኦኬ ባንክ ያለበት ነው ወይስ የሚመቻል?
ባንክ ያለ ባንክ ያለበት ቢሆን አሪፍ።
ኦኬ በቃ እሺ መሻሻው ካለ እሺ ቴንክ ዩ እሺ